hello ሰላም ጤና ይስጥልኝ።
hello ጤና ይስጥልኝ።
አብሮ ይስጥልን። ዶንኪ ቲዩብ ነው። ምን ልርዳዎት?
ዶንኪ ቲዩብ እንትን መጥቼ ነበረ ትላንትና ቢሮ እና
እሺ
ስልኩን አግኝቼ ነው ከበር ላይ ድጋፍ ለመጠየቅ ነበረ።
እሺ እ ከይቅርታ ጋር አሁን ላይ የበጎ አድራጎት ጉዳዮችን እየመዘገብን አይደለም። እጃችን ላይ አንድ ሺ አምስት መቶ እና ከዛ በላይ የሚሆኑ ግለሰብም ተቋማትም የተመዘገቡ ስላሉ እነሱን ብቻ እየሰራን ነው። አዲስ ስንጀምር ማስታወቂያ እናወጣለን።
እሺ እኔ የእንትን የሀገረ ስብሳቤ ስላለኝ እንደው ባገኘውና ባወራው እንደው በተወሰነ እንትን ቢለኝ ብረዳኝ ብዬ አስቤ ነበረ።
አዎ እ ሊሆን ይችላል። ያው ደብዳቤም ቢኖር ተመዝግቦ በወረፋ መሰረት ወረፋ ሲደርሶት ነው። ያው ከዛ በኋላ ነው የሚሟሉ ነገሮች የሚኖሩት። ግን አሁን ላይ ምዝገባ ስላቆምን ምንም አይነት እየሰራን አይደለም። ከዚህ በፊት ከአመት በፊት ከሁለት አመት በፊት የተመዘገቡ የበጎ አድራጎት ስራዎችን ብቻ ነው እየሰራን ያለው።
እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።